አልኮን ይሞለቀል ባለፈው ነው የየ አኑን አኑን አኑን አልነበር ይሄ ሄሎ ወይ እሺ ናዛ አሁን ነው ትኬት የወጣው ነው የምትይኝ?
አዎ አሁን ብቻውን እስካሁን ብቻ የለችም። አሁን ወጣች ሴት እሱ ወጣ- ወጣሉ እስካነሩም ወጣ አብሮ እ ይሄ የማያገለግል የሚለውም ፕሪንት ያልሹም ወጣ።
አዎ።
ብቻውን ደግሞ እስካሁንም ብቻ ወጣሽልኝም ወጣ። አንድ ላይ በሴፕራስ ይዤ ልስጠው አይደለ?
ኦኬ አዎ እኔ እኮ የሚያገለግል የወጣው ስለ- ለቴስት ነው።
ኑ ለብቻው ደግሞ እስካሁን ብቻ ወጥቶልኛላ።
አይ ከዛኛው ቀን ስሞክረው ሙሉ ለሙሉ ወጣልሽ ነው ማለት ነበር። አይ እንደዛ እንኳን አትስጪው። የማያገለግል የወጣ የሱ ትኬት ነው እንዴ?
ከእሱ የእሱ ትኬት እኮ ነው። ብቻውንም ደግሞ እስካሁኑ ብቻ ተለይቶም ደግሞ የወጣው የእሱ ነው።
ኦኬ አይ አይ እንደዛ እንኳን እስኪ
እ?
የማያገለግል የሚለውን ፈርመሽ ሊሰጩ ነው?
አይደለም የማያገለግል የሚለውን ሳይሆን የምሰጠው ለብቻ በትንሽዬ እስካሁኑ ብቻ አልወጣልኝም። እስካሁኑ ነበር እኮ የቀረው።
አዎ ቆይ እስካሁኑ ብቻ ነበር የቀረው። እስካሁኑ ብቻ ለብቻ ወጣሽልኝ። እሱን ከኖርማል ቲኬቱ ጋር ባርኮዱ ከሰ- ከቀረው ጋር አንድ ላይ በስቴፕራ ላከፍኩል ላክልሽ ነው ዛሬ እዚህ?
እሺ እሺ ላኪው እስኪ እዛው ሰፖርት ላይ ላክልሽ።
አዎ አዎ እሺማ እሺ